የሚለው ስሙት አለ አይደለ profile ኡ
hello hello ሰላም ጤና አቤት።
ይስጥልን።
እግዚአብሔር ይመስገን።
እቴንሽ ChipChip ነበር የምንደውለው።
እሺ ChipChip ላይ ደቃቁን ሽንኩርት አዘውን ነበረ። ደቃቅ ሽንኩርት አዘውን ነበረ። በጣም ይቅርታ ለጊዜው store ላይ ስለሌለ ብሮትን refund እናደርግሎት ነበር።
እሺ፣ የሁሉንም በእኔ ብር አስገቢልኝ።
አዎ የጉርሱን በቴንሽ ነው የምንመልሰው ሁሉን።
እሺ እሺ እሺ፣ እሺ፣ መልካም ቀን እሺ።